አዎ ጤና ይስጥልኝ ቤተሰብ ጤና ይስጥልኝ።
ጤና ይስጥልኝ ቤተሰብ በዚህ ስልክ እንትን ብዬ ነበር፣ ኦንላይን ማለት ነው።
ምን አድርገ ነበር?
ቆርጬ ነበረ።
ምን withdraw አድርገ ነው?
አዎ አላደረኩኝም፣ እ እሺ ምን ነበር?
ግን ticketኡ እንትን ብዬ ወጥቶ አንድ ነበር የጣለብኝ።
አዎ አንድ ለሱ ብቻ ነው ያለብክ።
አዎ ግን ምንም ያገኘሁት ነገር የለም፣ ምንም ነገር እሺ የለም።
cashier code ኡ ካለ cashier code ኡ ንገረኝ፣ check ላድርግልኝ።
በዚሁ ስልክ ቁጥር ነው እንትን ያልኩት።
አይ እሱ ቁጥር ሳይሆን ማለት ነው ከላይ ticket ID ወይ ደግሞ ከታች cashier code የሚል አለ። እሱ ካለ እዚህ check ላድርግልህ፣ ካልሆነ ቴሌግራም ላይ ጻፍልን።
እሺ ቴሌግራም ላይ ላክ። ረጅሙ ል- ቁጥር ልንገርህ ቁጥር። አዎ እሱን copy paste ማድረግ ነው። ኦንላይን ላይ ከሆነ አዎ፣ ዜሮ ዘጠኝ ዜሮ ሶስት በዚህ ላክልን እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት አርባ ሰባት አርባ ሰባት እሺ አዎ በእሱ ላክልንና check እናደርግና እንልክልሃለን።
እሺ እሺ እሺ እናመሰግናለን።
እሺ